Hello. Hello.
ሄሎ
ሰላም ነው እናት፣ እንዴት ነሽ?
ሁሉ ስፖርት ነው ብለጣው አ- አይ ከዋሌት ባላንስ ለ- ለማውጣት ፈልገን እምቢ እያለ ነው።
በምንድን ነው? በሳንቲም ነው?
አ- አ- በሳንቲም ፔ ነው?
አራት ወደ ቴሌ ብር ብር ነው።
እኮ ቴሌብር አሪፍ ፔ በሚል የተጠቀሙ ሳንቲም ይሰራል።
አ- ቴሌ ብር ምን የሚለው
አሪፍ የሚለው አለ።
በሱ ልሞክረው።
አዎ
እሺ